ጤና ይስጥልኝ ሁሉ ስፖርት ነው እኮ የምንረዳው።
ሁሉ ስፖርት ነው።
ሄሎ ሄሎ አዎ ልክ ነው፣ ሁሉ ስፖርት ነው።
አ መረጃ ፈልጌ ነበረ።
እሺ በቴሌግራም ላይ አላችሁ አይደል?
አለ ነው።
real ነው ማለት አሁን ያው ትንሽ ዘመኑ የከፋ ነው፣ አጭበርባሪ ስለበዛ ለማረጋገጥ ቴሌግራም ላይ ነው? እስቲ ስልኮትን ንገሩኝ እርሱን።
ዜሮ ዘጠኝ አስራ ሁለት እሺ አሁን አርባ በደወልበት ሶስት አዎ ይሄ ቁጥር ቴሌግራም ማለት ነው።
በዚህ ነው የሚጠቀሙት?
አዎ አድሚኑን ስሞቱ ራሱ ማለበት በለሽታ
አድሚን ከስተመር ምናምን የለው።
የለው አዎ
ልክ ስትገቢ ግን በውስጥ አሁን እንትን ለማድረግ ማለት ነው በውስጥ ለእንትን ስንመጣ አድሚኑ ይመጣል።
በላይ ሽታ ቼክ ነው አይደለ?
በትክክል አዎ
አሁን ሀይ ብዬ ልክ ልክ ይሎታል ነው። አሁን ሀይ ብዬ ላኩሎት ነው የኛ ትክክለኛ ቴሌግራም።
እሺ በእሱ ገብቼ check ላድርግ።
እሺ እሺ እሺ thank you አመሰግናለሁ።
እሺ ምን ማለት customer ነኝ እንትኑ ላይ customer ነኝ ማለት እዚህ ሁሉ ላይ ማለት ነው።
አዎ አይ እዛ አሁን hi ያልኩበት እሱ ትክክለኛው የኛ የቴሌግራም ነው።
እሺ ስልኩ ለሌላ ጊዜ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እዛ ላይ ጽፌ ይሉታለሁ እሺ text ይኖረዋል አይደል? ስልኩ እዛው ላይ እዛ ላይ ጽፌ ይሉታል የቴሌግራም ቁጥራችንን። ይህን save ያድርጉትና ሌላ ጊዜ ሲፈልጉ በዚህ ቴሌግራም ነው የሚልኩት።
እናመሰግናለን። መልካም እሺ እሺ ቴንኪው